ሀገራችን ያጎራል ቅርሳችን ባህላችን የእኛስ ባህላችን ያጎራል ቅርሳችን እንግዳ መቀበል ተካብሎ ኩራት አስደናቂ ባህል የምንኮራበት የቡናው ዝግጅት ከጤማና ጭሱ መንፈስን ያድሳል። አቦሉን ሲከምሱ የጠጅ የቁርቱ የበልፍ የልትሱ እጅ አስቆረጥማል ዶሮዎች ሲከምሱ ባህላችን የኛስ ባህላችን ያኮራል ቅርሳችን አክሱም ላሊበላ ነው ፋሲለደስ ጎንደር አስደናቂው ቦታ ነን አፋር ሲሃዳር የሰው ዘር መገኛ ነን የታሪክ ማህደር ኩራት ይሰማኛል ባለም ላይ ሲነገር ሰው ሰላምተኛ ነው ፈጣሪውን ፈሪ ልጅ እናት አባቱን ታላቅን አክባሪ እስላም ክርስቲያን ሆነ ሁሉም በአንድነት ተፋቅረው ተዋደው የሚኖሩበት እኔስ ባላለኝ የሚኮራበት እኔስ ባላለኝ የሚኮራበት እኔስ ባላለኝ የሚኮራበት ከበሮነ ዳንኪራ አስጨፈሮ ማሲንቆ በአንድ ክር ተደንቆ ክራር የሚያንሰረስር ዋሽንት ለብ የሚያዋትት በገናነ ለአርባ ጾም ለገና ጥሩምባ ያስፎክራንማ እምቢልታነ ያደምቃል ጨዋታ በጾም የሙዚቃው ጣም ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህሌ ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህሌ ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህሌ ባህላችን የኛስ ባህላችን ያኮራል ቅርሳችን ባህላችን የኛስ ባህላችን ያኮራል ቅርሳችን እጁን የዘረገም ለጾም ለጸሎት የሃይማኖት አገር ኦሪት ዘፍጥረት ሀገስ ለገስ ብሎ ቁጥር ፊደላት ዋሽራና ቅኔ ሚዘረፍባት የአፍሪካ ምሳሌ የጥቁር እናት የእኛስ ባህላችን ያኮራል በእውነት ባህላችን የእኛስ ባህላችን ያኮራል ቅርሳችን ብሔር ብሔረሰቦች ለኢትዮጵያ አንድነት በዘር በሃይማኖት ማርና ወተት የዓመት ባሉ ጥሪን ወገን ጎረቤት የእኛስ ባህላችን ተካፍሎ መብላት ድልቅ ድልቅ ሲል ከበሮ ሲመታ በጭብጨቦ ሲደምቅ ሲወረድ እስክስታ የሙዚቃው ቅኝትን አምባሰል ትዝታ እኔ ስኮራለው በእውነት ተመርኩዤ ይሄን የመሰለን የአገር ባህል እኔ ስኮራለው በእውነት ተመርኩዤ ይሄን የመሰለን የአገር ባህል Thank you. ባንዲራ አስጨፈሩ ማሲንቆ በአንድ ክር ተደምቆ ክራር የሚያንዘረዝር ዋሽንት ዕለት የሚያዋትት በገናን ለአርባ ጾም ለገና ጥሩምባ ያስፎክራል እምቧ እምቢልታን ያደምቃል ጨዋታ በቶም የሙዚቃው ጣም ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህል ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህል ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህል
I'm on my own. I'll make it through somehow. It's been so long. I need a helping hand. I'm on my own. I'll make it through somehow. It's been so hard. I need a helping hand.
ያለፈውን ልቤን አትቀስቅሰው እንጂ ያረፈው አትቀስቅሰው እንጂ እሺ በለኝ እሺ በለኝ እሺ በለኝ ባክተው ላንተም አይበጅ ያረፈው ያረፈው ያረፈውን ልቤን አትቀስቅሰው እንጂ ያረፈው አትቀስቅሰው እንጂ Hello. Yes, my child, I'm one you make your mind. And I'll be in a better second coma. Some fall together, some fall got some time. መሸከም አልችልም ያንተን ፍቅር ጣጣ ያንተን ፍቅር ጣጣ እስኪ ተወኝ እስኪ ተወኝ እስኪ ተወኝ እባክህ ዳግም ተመልሼ ደግሞ ለምን ደግሞ ለምን ደግሞ ለምን ላምባ አንተን አስታውሼ ደግሞ ለምን አንተን አስታውሼ እስኪ ተወኝ እስኪ ተወኝ እስኪ ተወኝ እባክህ ዳግም ተመልሼ ደግሞ ለምን ደግሞ ለምን ደግሞ ለምን ላምባ አንተን አስታውሼ ደግሞ ለምን አንተን አስታውሼ
Thank
ወታሸርቦ ቆቴ ቆተለሪቡ ቆቴ ቆተበበበቆ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ ሞጎሳ
ነግቻለው ትርፍ ያለው ራሴን ላድን ኮርቻለው ልኩ ላይ ብርሃኑ ላይ አይኔ ላይ ፍት ጨለማው ላይ ልፈልገው ከዋለበት ፍጹም ፍቅር ከሞላበት ራሱ ላይ ጎዳናው ላይ ፍቅር ላገኝ ፊት ለፊት ላይ መቼ ተሞኘ ብል ነው ፍቅር ክብሩን አይጥልም ከውሸት መንደር ከቅብዝብዝ ጋር መች ይረጋጋል አይታለልም ሸንጋዩን ያውቃል መንገዴ ለየ አይኔ ብራናዬ መንገደለየ አይኔ ብራናየ በቃ በቃ ድሮ የጨለማው ድሮ በቃ በቃ ድሮ የጨለማው ኑሮ በቃ በቃ ኦ በቃ በቃ ነግቻለው ትርፍ ያለው ራሴን ላድን ኮርቻለው ልኩ ላይ ብርሃኑ ላይ አይኔ ላይ ፍት ጨለማው ላይ ልፈልገው ከዋለበት ፍጹም ፍቅር ከሞላበት ራሱ ላይ ጎዳናው ላይ ፍቅር ላገኝ ፊት ለፊት ላይ የተራበ ልብ ፍቅርን የጓጓ ከእውነት ቤት ሄዶ የእውነት ያንኳኳ ደጁን ለጠና እዚያው ቆይቶ የራሱን ያቅፋል በሩ ተከፍቶ መንገዴ ለየ አይኔ ብራናየ መንገዴ ለየ አይኔ ብራናየ በቃ በቃ ድሮ የጨለማው ኑሮ በቃ በቃ ድሮ የጨለማው ኑሮ በቃ በቃ ኦ በቃ በቃ የየ በቃ በቃ ኦ በቃ
If I jam for ye, if I jam for, if I eh, jam for ye, so my dema, aola. Nefa jamu sangare, nefa jamu ye sangare, mfa ere
wila maliba la Venecia. Mumunde te fila malo. Wa fila deni te numu malo. O jɔnde tɛ hɔrɔn de bu. Wa hɔrɔn deni tɛ jɔnde sɔsɔ. Bozo de tɛ kadɔ de bu. Wa kadɔ deni tɛ bozo malo. Maraka tɛ maninka sɔsɔ. Wa maninka deni tɛ marakaw le bu. Foli wulila Maliba. Wa Venetia.
የደወላቸው ደንበኛ አሜሪካ ለጊዜው ጥሪ አይቀበልም። ቀብስም ቀብስ ቀብስ የደወላቸው ደንበኛ አሜሪካ ለጊዜው ጥሪ አይቀበልም። ቀብስም ቀብስ ቀብስ
መብራቱን ብልጭ ልጭ ልጭ አይኖችን ቁልጭ ልጭ ልጭ በስተዋቹ ቆይ ትናጭ ናጭ ዳሜዋ ሲንገጫገጭ ደጭ በፍጥነት በአቋራ ጭሯጭ ከፊቷ አልኩና ቁጭ ቁጭ ከፍቶብኝ ጉልበት ገላጭ ላጭ ለቆንጆ ክስቢል ሙልጭ ልጭ ቢጠፋም ስልክ የማይቆጭ ተጥረጭ ረጭ የአዲስ ልጆች ልዩ ናቸው ስልክ ያዘጋል ጨዋታቸው አረባ በስታይላቸው ጠፋ ባገር ሚችላቸው በቁማ ነው ሚስላቸው ጠጋ ብለህ ጠይቃቸው በቁም ነገር አስቃቸው ቁም ነገሩ ሰልችቷቸው እንዳይሆኑ ለብቻቸው ሙዚቃውን አሰማቸው ቻው ቻው ቻው ቻው ቻው ቻው ቻው የደወላቸው ደንበኛ አሜሪካ ለጊዜው ጥሪ አይቀበልም። ቀብስ ቀብስ ቀብስ ቀብስ ቀብስ ቀብስ የደወላቸው ደንበኛ አሜሪካ ለጊዜው ጥሪ አይቀበልም። ቀብስ ቀብስ ቀብስ ቀብስ ቀብስ ቀብስ
አቤት አቤት አቤት ውበት ታደነው ወጣትነት ተጨናንቆ ከሰለዘ ከግራው ድቄስ ታምሶ ድንገት ተርፎ አይኗ ከኔ አሰኝች ወይኔ ወይኔ ወይኔ ወይኔ ራሴን አላቅም ለእሷ አላየሁም ትወዛወዛለች ሰው ያለ መስራትም እዚህ እዚያ ደፍሮም ፓሪቲ በዛም ሌላ ዓለም ልጅ ሳጥሪ አትቀበልም ጥሪ አይቀበልም።
እንደዛ ቢባልም እኛ ግን አቆምም ትድዮ ላይ ማስመቸት ማንንም ናሳ ደግሞ እግራችን አይወጣም እልስ ሊነጋ ይቀወጣል ወጣም ይቀወጣል ይቀወጣል ይቀወጣል ይቀወጣል ይቀወጣል ይቀወጣል በጣም ይቀወጣል
የደወላቸው ደንበኛ አሜሪካ ለጊዜው ጥሪ አይቀበልም። ቀብስ ቀብስ ቀብስ ቀብስ ቀብስ ቀብስ መጣው በድጋሜ የሙዚቃው ስሜት አልቅም ከልቤ አንተማችም ቀረብ ቀረብ የኢትዮጵያ ሊበጠሰው ተበልም እስክታይታይ ወገን በጭብጨባ እንታጀብ ጨፍራ ተቀላቅለን በሚቆርጠው ሙዚቃችን እንዝናና ከልባችን ስበርና ዝምታ እናስደስተው ራስን ጥራትና ቆንጅየዋን ነፍሰ ቀይ ተጫን ጫን ጫን ጫን ጫን
የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም።
ወዲ ወዲያ ወዲ ወዲያ ወዲ ወዲ ወዲ ወዲ ወዲ ወዲያ ወዲ ወዲያ ወዲ ወዲያ ወዲ ወዲ ወዲ ወዲ ወዲ ወዲያ ወዲ ወዲያ ወዲ ወዲያ ወዲ ወዲ ወዲ ወዲ ወዲ ወዲያ ወዲ ወዲያ ወዲ ወዲያ ወዲ ወዲ ወዲ ወዲ ወዲ ወዲያ ወዲ ወዲያ ወዲ ወዲያ ወዲ ወዲ ወዲ ወዲ ወዲ ወዲያ ወዲ ወዲያ ወዲ ወዲያ ወዲ ወዲ ወዲ ወዲ ወዲ ወዲያ
Oh yeah. Oh yeah. ከአንቺ ጋር ስሆን ብቻ ነው ውስጥ የሚያገኘው ደስታ በቃ እመጣለሁ አውቀዋለሁ ልብ የሚወስደኝ ወደ አንቺው ፍቅር ነው። በቃ እመጣለሁ ዛሬ ላይሽ ነው። Oh, yeah. አንቺው ጋር አንቺ ጋር ናፍቅ ያለው መሳቅ ማውጋት እስኪነጋ በቃ እመጣለሁ ፍቅሬ እጣ ያዞ ብርቅም ብሄድ ካገርም ብወጣ በቃ እመጣለሁ ዛሬ ላይሽ ነው ሁሌም ልሁን ካንቺ ጋር እኔ አልወጣም ፍለጋ ናፍቆት ስለምን ይግዳኝ ልሁን ካንቺ ጋር ሁሌም ልሁን ካንቺ ጋር እኔ አልወጣም ፍለጋ ናፍቆት ስለምን ይግዳኝ ልሁን ካንቺ ጋር ኦ ይኸው በቃ ዛሬ ቆረጥክን ሻንጣዬን በእጄ ይዤ ሄድኩ። የሐዘን ስሜቴን ትቼ ልሄድ ወደ ውዴ የትንፋሼን ሚስጥር በዐይኔ ላያት ሄጄ ኦ ካንቺ ጋር ስሆን ብቻ ነው ውስጥ የሚያገኘው ደስታ። በቃ እመጣለሁ ፍቅሬ። አውቀዋለሁ ልብ የሚወስደኝ ወደ አንቺው ፍቅር ነው። በቃ እመጣለሁ ዛሬ ላይሽ ነው ሁሌም ልሁን ካንቺ ጋር እኔ አልወጣም ፍለጋ ናፍቆት ስለምን ይብዳኝ ልሁን ካንቺ ጋር ሁሌም ልሁን ካንቺ ጋር እኔ አልወጣም ፍለጋ ናፍቆት ስለምን ይብዳኝ ልሁን ካንቺ ጋር ሁሌም ልሁን ካንቺ ጋር እኔ አልወጣም ፍለጋ ናፍቆት ስለምን ይብዳኝ ልሁን ካንቺ ጋር ሁሌም ልሁን ካንቺ ጋር እኔ አልወጣም ፍለጋ ናፍቆት ስለምን ይግዳል ሁ
አገርን አንድ ናት ዳሬ ላንቺው ነው በስደት መኖር አንድ ቀን መገናኘታየ ሲሞላ የሕልፋ ነገር ሕይወት በትንቅቱ ቢበዛም ሰበብ ሳይሞላ አይቀር የሰው ልጅ ሰማ በሀገሬ ናፍቆት በፍቅሬ ትዝታ መመለስ አይቀር በእርሱ ሀገር ኑሮ ናፍቆት ተጀምሮ እንዳሁን ጉልት ልቤን እያደማ በቅል ላይ ትካዝ ያለው ሳንጎራጉር በተስፋ ቅኝት የብዝታ ዜማ ሙናይ ሙና እንደው ዜማ እንደው ዜማ የሀገሬን ዜማ የፍቅሬን ዜማ እንደው ዜማ የሀገሬን ዜማ የውዴን ዜማ የፍቅሬን ዜማ እንደው ዜማ አቤት ዜማ ባንቺና ባንቺና ባገሬ በክንጃ ሀገሬ ለቦ ቢጨክንም ምክሬ ምስጋናሽ ላንቺም ሰላም ላገር እህችም ሕልም ፈርሶን ሳይተኛ ይታደር ሞና ላይ በትሞና ያንቺን አቆባት ብቻልና ያንቺን አቆባት ስከራለ በሰማገን ያቻሉ ሁለት ፍቅር አገሬም አንድ ናት ዛሬ ላንቺው ነው በስደት መኖር አንድ ቀን መገናኘት አይተ ሲሞላ የሕልፋ ነገር የቀየው መ